ጤና ይስጥልኝ።
እግዚአብሔር እንዴት ዋልሽ?
ጤና ይስጥልኝ። አይሰማዎትም?
እግዚአብሔር እግዚአብሔር ይመስገን ይመስገን።
ዋልሽ?
ከኢትዮጵያ ነው የምደውልልዎት።
እሺ
ፌኔክስ ሄሎ።
ሆቴል ነው ታደለ?
አዎ ነኝ።
አጀቢጃ የምንላ ቁጥር ቴክስት ልካን ነበር ገብቶሎታል?
እ፣ እስኪ አላ- አ- አላየሁትም፣ አየዋለሁ።
እሺ ምናልባት ካልገባለሁት ግን አሁን ልንገትና ያዙት።
ቁጥሩ
ይመቸውታል? አዎ
እንትኑ ቴስት አልክልኝም አሁን ቢውት
ቴክስት ረግ አልችልም። ሰባት ይደውልልን ይመቸዎት። በዚህ ውስጥ ያለ በስልሳ ስድስት ሰባት ሰባት እ፣ በሰማንያ አዎ፣ ስድስት ሰባት በ- ሰባ ሰባት እ፣ እዚህ በራሱ አዎ በአስራ ሶስት ቤቱ ማለት ነው የሚደውልን።
እሺ፣ እሺማ፣ እሺ እሺ፣ አመሰግናለሁ።